ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
ጤና ስና አብሮት
አለን። ምን ልርዳት?
የሆነ በዚህ ስልክ
ምን አሉ?
አስር ብር ስድስት ብር ቀርቷል።
የቴሌቪዥን ጌም ደንበኛ ከሆኑ ትኬት ስለሚሰጡት ካሉት ባላንስ ላይ ይቆርጣል።
ይህ የቴሌቪዥን ጌም ደንበኛ ሲሆኑ ትኬት ስለሚገባሉት ካሉት ባላንስ ላይ ይቆርጣል።
እንደዛ ነው።
አ በሚገባሉት ትኬት ጌሞችን መጫወት ነው። እድሎትን መሞከር። እድሎትን ሲሞክሩ ላፕቶፕ ስር ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
እንደዛ ተቆርጦ ነው እንደ